ሄሎ
ሄሎ ጥልጥል አብሬስትል አክባባ ነው አይደለ?
አዎ ከቢዩ ነበር የምደውለው።
እሺ
እሺ በሰባ ስድስት ሰባ ሁለት ኦርደር ታዛችሁን ነበረ። አንድ አዎ ትሪፕል ቺዝ በርገር አዎ።
አዎ አልደረሰም?
አልገባኝም። ትሪፕሉን አልወሰደም እንዴ? ትሪፕሉን ልጁ አልወሰደም? ቆይ አንዴ እናያት።
እሺ
ወስዷል ነው ወስዷል?
አዎ በቃ እሺ አመሰግናለሁ።
እሺ